Hello ልኝ ሁሉ ስፖርት በኮም ልርዳዎት?
ሰላም ነው።
እግዚአብሔር ይመስገን።
እንትን ኦንላይን ለመስ- ለመጠቀም ፈልጌ ማለት ነው እና ከሞላሁት በኋላ OTP የሚላከው አለ አይደል? እሱን verify ስንለው መልሶ ይወጣል፣ ይገለብጣል።
መልሶ ይወጣል።
አዎ፣ አልከፍትልኝ አለ account።
እስቲ refresh ያርጉና ስልኮትን እንደ አዲስ ይግቡ።
Refresh አጥፍቼ ሰበረው ነው እንዴት አዎ Update ስልኮን አጥፍቶ ያብሩትና check ያርጉት።
ነው?
አንዳንዴ እንደዛ ይሆናል። አዎ
እሺ